እኔ ቁምነር ነኝ።
ሄሎ ሰላም ነው?
እግዚአብሔር ይመስገን።
እ፣ ትኬት ነበረኝና በትናንት የቆረጥኩት እሺ፣ ጨዋታ ከመጀመሩ በፊት X አድርጋችሁት ነበር።
X አድርጋችሁት ነበር?
አዎ ሎክ ይላል ትኬቱማ ገና ጨዋታው አልተጀመረም። ዛሬ ነው የሚካሄደው።
እሺ፣ ምን ይላል?
ሎክ ይላል ትኬቱ እንጂ ጨዋታው X ነው። እሺ፣ ግምት እንድ- እንትን እንዳል- እንዳልኩ እንደተሳሳትኩ ማለት ነው።
lost ይላል ሳይጀመር።
Yes አዎ ገና እኔ የአስር ቀን ምናምን ነው እና ጨዋታውን የቆረጥኩት አንድ ላይ እም፣ ከዛ ጨዋታው የሚደረገው ዛሬ ነው፣ ግን ትናንት ላይ X አደረገ X ሆነ።
እሺ ትኬት ቁጥሩን ይዞታል?
ትኬት ቁጥሩን አ፣ በቴሌግራም ልኬው ነበር።
ማን ልበልሽ ስምዎትን?
ስሜ ቅዱስ
የቴሌግራም
አዎ
ቅዱስ ገብረ ጻዲቅ ነው አዎ
እኮ። ምንድን ነው የላኩት ታዲያ? ምንም እኮ የላኩት ነገር የለም።
ሶስት መቶ ስድስት መቶ ሰማንያ ሰባት መቶ ሰባ ስምንት ቁጥር ልንገርሽ።
እኮ እዛው ላይ ላኩታ።
ምን ቴሌግራም ላይ ነው ሁሉ ስፖርት የሚለውን እኮ ልኬዋለሁ።
ምንድን ነው የላኩት? start ብሎ ነው የላኩት እኮ።
Okay እሺ፣ አሁን እዛ አላከው።
ቅዱስ ገብረ ጻዲቅ የሚለው ነው አይደል?
አዎ እኮ ታዲያ እዛው ላይ ይላኩታ። ምንም እኮ የላኩት ነገር የለም።
እሺ እሺ፣ በቃ ልከዋለሁ። አይ የመጀመሪያውን እንትኑ ላይ ልኬው ነበርና bot ኡ ላይ አሁን ልከዋለሁ።
እሺ